ጤና ይስጥልን Best Bet ሄሎ ጤና ይስጥልን Best Bet
እንትን ነው
እሺ ምን ነበረ
ምን ላይ ማለት ነው እሺ
ግን ጨዋታ የፈለገው ሰዓት ይሰራል፣ የፈለገው ሰዓት አይሰራም።
አ፣ ማለት እያስቸገረህ ነው አዎ እኔስ እንትን ቁጥሩን አስገብቼ ስልክ ማለት ነው እሺ ይመለሳል ወደኋላ
ምንድን ነው የምትጫወተው game
እ፣ ቤት ቤት ነው ገባኝ አይ game ኡ የምትጫወተው game ኡ አቫተር ነው ምንድን ነው
አቫተር አቫተር ነው አዎ እሺ አዎ፣ እሱ ትንሽ እንትን እያለ እያስቸገረ ነው። ሌሎችም የደወሉ አሉ፣ አሳውቀናል፣ ይስተካከላል። እሺ ትንሽ ጠብቁን።
ያሳቅሉት ያሳቅሉት እሺ